አቤት ሰላም ጤና ይስጥልኝ። ቴሌቪ ወላሂ ሰላም ነኝ፣ በሩዋቅት ሰላም ነኝ። እንዴት ነሽ?
አለን አለን። ምን ልርዳት?
የሆነ አሁን ቴሌዊ የተጫወተ ነበረ። አሁን ስምንት ቲኬት አለ።
በስምንት ትኬት ጌሞችን መጫወት ነው፣ እድሎትን መሞከር። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አይ እሺ፣ ሶስት ቁጥር ላይ ለመጫወት የሚላለን እኔ ይጫወታል ወይ ያልኩሽ ላክ
ምን
እ፣ ላክ ያለ ነው እ፣ ላክ አ አ ላኪ በትኬቱ ላኪ እ፣ እድሎትን ይሞክሩ።
እሺ፣ እንደዚህ ይጫወታል። እሺ፣ አየህ ላኪ ጌም አይከፍትም፣ እሱም መጫን ብቻ ነው።
እሺ፣ እሺ፣ እሺ።